hello ቤርሳቤ ነኝ ስልኩ እንደሚያነሳ
ሰባ አምስት ሀያ ሁለት አስራ አንድ ነው
ሰባ አምስት ሀያ ሁለት አስራ አንድ ሀያ ሁለት አስራ አንድ ምን ሆነብህ ደቂቃ ዘግይቶ ነው
እ አልደር ደቂቋል ገና ምግቡ አልደ- አልደረሰም በርገር ሀያ ሁለት አስራ አንድ ነው ያልከኝ አ- ሀያ ሁለት አይደለም ሰባ አምስት ሀያ ሁለት አስራ አንድ ማን ነው ስምህ አክሊል
እ አክሊል
እሺ ቶሎ እንዲያወጡልህ አሳውቅልሃለሁ እሺ እሺ